ሄሎ ጤና ይስጥልኝ ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን ብር እንትን withdraw አድርጌ ነበረ በ voucher በ voucher አ እሺ ተሳስተህ ነው ወይስ ፈልገኸው ነው?
አዎ መስጠት ነው ተሳስተህ?
አ አ እሺ ስንት ብር ነበረ?
ሁለት ሺህ ሁለት ሺህ ብር ነው።
እሺ የቤት ስቤት ሱቅ አለ እንዴ አቅራቢያህ ላይ?
የለም የት አንድ አካባቢ ነው ያለኸው አንተ?
ኢምፔሪያል አካባቢ ነው ያሉት።
okay አዲስ አበባ ነክ?
አ እሺ በቃ so አሁን ለምሳሌ አንተ ራስህ መመለስ ትችላለህ voucher ኡን። ግን ከመለስከው መልሰህ ወደ ቴሌብር ወይ ደግሞ ወደ ሲቢ ምናምን መላክ አትችልም። ለመጫወቻ ብቻ ነው የሚሆነው። so እንደዛ ይሁን ወይስ ትንሽ ትጠብቀኛለህ cancel ላስደርግልህ?
አ አ ጠብቅሻለሁ cancel አስደርግልኝ። አዎ በቃ እንደዛ ከሆነ ለቀኔ access ኡ ስለሌለኝ ማሳወቅ ነው የምችለው። ላሳውቅና ከዛ እንደተመለሰልህ cancel እንደተደረገልህ እንትን እላለሁ። እሺ እደውልልሃለሁ።
ስልኩ ይሄ ነው ይሄ ነው ስልኩ ይሄ ነው ስልኩ።
አሁን የደወልክበት አይደል? በዚህ ብደውል አገኘሃለሁ።
አ ታገኛለሽ ብደውይ።
አስራ አንድ አስራ ሁለት ሀያ ሁለት ሀያ ሁለት አ አ እሺ
እሺ እሺ thank you በጣም እሺ እሺ እሺ እኔም አመሰግናለሁ።